ጤና ይስጥልኝ።
አብሮ ይስጥልን።
አዎ ስልክ አልገባልኝም ነው።
እ hello
አዎ ይሰማኛል። አልገባልኝም ቴሌግራም ላይ ልኬ እሺ deposit አድርጌ አልገባልኝም ነው።
አሁን አይደለም ይገባል አባቴ። እሺ ስለ እኛ ብዙ customer እያስተናገድን ስለሆነ ለእነሱ ነው ማሳወቅ የምንችለው። ለእነሱ ደግሞ እናሳውቅልሃለን። እሺ አባ አዎ አሳውቄ ነበር እኮ
እኮ አሁን ብዙ customer ነው አባቴ። እንዳንተ ያንተ ብቻ አይደለም እኮ የተቋረጠው
አዎ system ነው fail ያደረገው። እሺ አባ የሁሉም transaction ስለሆነ እንትን ያለው የተቋረጠው፣ ትንሽ ጠብቀን እሺ አባ።
አየ እሺ እሺ እሺ እንመልስልሃለን ቴሌግራም። እናመሰግናለን ስለ ደውልሽ። መልካም ቀን።
እሺ አመሰግናለሁ።